ቆይ እሺ ጨርስ ችግር የለውም ጤና ይስጥልን ቤተሰቦች ቤቲ ነኝ የምንረዳው
አብረው ስጥልን
እሺ ምን ነበር
ዝውውር አድርጌው ነበር ወደ ባንክ account እና እስካሁን አልገባልኝም። ማታ አድርጌው በዚህ ስልክ ነው አይደለም ንገረኝ
ዜሮ ዘጠኝ እሺ ሀያ ሰባት ሀያ ሰባት አስር አስር
ሀምሳ አንድ ሀምሳ አንድ አርባ ሁለት አርባ ሁለት ስንት ብር ነው አምስት መቶ ብር
እሺ አንዴ ጠብቀኝ እሺ።
እሺ process ላይ ነው እሺ ያለው process አድርጎ ሲጨርስ ይገባልሃል
እሺ እሺ ስለደወልን እሺ።
አመሰግናለን መልካም ቀን እሺ